ጤና ይስጥልኝ ልስፖርት ነው ባኮ የምልወደው
ቀደም ብዬ ደውዬ ነበር withdrawal ብዬ screenshot አድርጌ ልኬ ነበር በቴሌግራም
ምን deposit ነው?
አይ withdrawal እሺ ስሞት ማን ልበል
ተመስገን በቀለ
በስልክ ይንገሩኝ ቴሌግራም የላኩበትን
እም፣ የትኛው ምኑን ነው የምነግርሽ?
የቴሌግራም ቁጥሮቱን የላኩበት ዜሮ ዘጠኝ አስራ ስምንት አሁን በዚሁ በደወልኩበት ነው?
በደወልኩበት አዎ አሁን በደወልኩበት
አለልኝ ሚ በሚለው አዎ አዎ ቴሌግራም ስሜ አለልኝ ነው የሚለው የቴሌብሩ ተመስገን በቀለ ነው።
በዚህኛው ስልክ ነው ቴሌ ብሩት አዎ አዎ ስልክ ቁጥሩ በዚህ ነው።
እኮ አሁን በአስራ ስምንት ቤቱ አይደለ ቴሌ ብር ላይ የሚገባሉት አዎ አስራ ስምንት ቤት
አስተላልፌ ልታለሁ
እሺ ሲገባለት አመሰግናለሁ።
እናሳውቁታለን እሺ